Hello
ሌላ ሰላም ጤና ይስጥልን ቤት ቤት
የሆነ ትኬት ነበረና እሺ እንድታይ ብዬ ነበረ።
እሺ cashier ኮዷን ትነግረኛለህ
ሰባ
ስንት አልከኝ ሰባ ሀያ አንድ
ሰባ ሀያ አንድ አራት ዘጠና አራት
አራት ዘጠና አንድ እሺ እስቲ ደግመህ ንገረኝ ሰባ ሀያ አንድ ሰባ ሀያ አንድ አራት ዘጠና አራት
አራት ዘጠና አራት ነው እስቲ ድጋሚ ንገረኝ ተሳሳ እንዴ cashier ኮዱን እያገኘሁት አይደለም
ሰባ ሀያ አንድ አራት ዘጠና አራት ነው የሚለው።
የመቼ ትኬት ነበር ትንሽ ቆየት ብሏል።
እሺ